ሰላም ነው። መኪና ይቺ ነበር one o five ምን አይነት መኪና?
one o five
one o five ሁለት ሺህ አምስት ነው ያለን።
ሁለት ሺህ አምስት ይዞታው እንዴት ነው?
አምስት ሚሊዮን ብር ነው።
አምስት ሚሊዮን ብር ባንክ ስንት ነው የሚመቻቸው?
ባንክ አንድ ነጥብ አምስት
ባንክ ነጥብ አምስት ሌላ አለ
ሌላ የለንም። እሱ ነው ያለን አሁን።
ብር ሶስት ነው።
አዎ
በቃሽ መልሼ እደውላለሁ።